ሄሎ
ሄሎ ጤና ይስጥልን።
ሄሎ ሄሎ ጤና ይስጥልን።
ሄሎ ሄሎ ይሰማል?
አቤት
ጤና ይስጥልን። ፍጹም
እ ፍጹም ነህ?
እ
ፍጹም ነህ? ፍጹም ቸርነት
አንድ ሶስት
ዜሮ ዘጠኝ አስራ አንድ ስልሳ ሁለት ዘጠና ስምንት ሰማንያ አይደል? ሄሎ
አዎ
ፍጹም በቀለ ቸርነት ነው የሚለው ስልኩ። ከኢትዮ ቴሌኮም ነው የምደውለው። ይቅርታ። ሄሎ
አይደለም
ሄሎ፣ ምናልባት ስልኩ በፍጹም በቀለ ወጥቶ ይሆን? ከኢትዮ ቴሌኮም ነበር የምደውለው። ፍጹም ሄሎ ሄሎ